ኢትዮጵያ ሰርቷል የአምላክ ክብር ጎሎታል ያለ ኢየሱስ ቤዛነት ከቶ ማን ይድናል? ምህረትን የሚወድ የሰራዊት ጌታ ስለ እኛ ተሰቅሎ ሞቷል በጎልጎታ ኢየሱስ ነው የዓለም ሁሉ ቤዛ የጠፋውን በደሙ የሚገዛ ኢየሱስ ነው የዓለም ሁሉ ቤዛ የጠፋውን በደሙ የሚገዛ በአባትነት ፍቅሩ ከልብ ይወደናል በኃጢአት እንዳንሞት ስጋ ለብሶ መጥቷል ወደ እርሱ ሊያቀርበን እጆቹ ዘርግቷል ዘወትር ይጣራል ምሕረቱን አስበው ለሰው ልጆች ያደረገው ብዙ ነው ሰማይ ምድሩ ኢየሱስን ያመስግነው ለሰው ልጆች ያደረገው ብዙ ነው ሰማይ ምድሩ ኢየሱስን ያመስግነው ያዳነን ቅዱስ ሕዝብ በክንፉ ሰብስቦ በደስታ ይሞላዋል ምሕረቱን አዝንቦ ከሚጎዳው ነገር ራሱ ተከላክሎ በድል ይመራዋል ባህርን አሻግሮ የዋጃት ነፍስ ለድንጋጤ አይጥላትም ብትባትን እንኳን ሳመልሳት አርፍም የዋጃት ነፍስ ለድንጋጤ አይጥላትም ብትባትን እንኳን ሳመልሳት አርፍም በአመፀኛው ዓለም ውስጥ በደሙ ሸፈነ ስጋ እንዳሸነፈን በመንፈሱ ረዳን ምድረ በዳን ሁሉ የሚያሳልፈን ኢየሱስ በኃይሉ ነው እስካሁን እያጸናን እኖራለን በቸርነቱ ታምነን መስሙር ቆመን ሃይማኖትን ጠብቀን እኖራለን በቸርነቱ ታምነን በስሙ ቆመን ሃይማኖትን ጠብቀን